መሞላት አለበት አቤት
ሄሎ
ሄሎ ቤኪ
ወይ ሰላም ነው አለን ፊሱ አለን እንትን ፓፓያ እና ቲማቲም አዘህ ነበር አይደል
አልመጣልኝም።
አ የት ነው location ነገ እንላክልህ
አጠና ተራ አጠና ሰራ አ፣ እሺ እሺ ቤኪ
እሺ።
እሺ